መሄድ ፈልጋለሁ። ጤና ጤና ይስጥልኝ።
hello ከአሪፍ ጤና የምደውለው ሄሎ hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ከአሪፍ ጤና የምደውለው ረዴት እባላለሁ።
OK ክብሮም እባላለሁ። ሰላም እግዚአብሔር ይመስገን። ደውለውልን ተቋረጠ።
አ ትናንት ደውዬልሽ ነበርና screenshot አድርጌ ምናምን እንትን ከ withdraw አንድ ሺህ ከነ screenshot ኡ ምናምን ልኬልሽ ነበርና እሺ ወደ አሪፍ ፔይ ነበር ወደ ቴሌብር withdraw ሳረግ ቴሌብር ላይ አልመጣልኝም። ይሄን ሪፖርት አድርጌ ነበር።
እሺ፣ ደንበኛችን አንዴ መስመር ላይ ይጠብቁኛል። check አድርጌ ልመለስ።
ጥሩ እሺ።
ደንበኛችን መስመር ላይ አሉ። hello፣ hello ሰላም መስመር ላይ አሉ ደንበኛችን።
አዎ አለሁ አለሁ እሺ፣ መስመር ላይ ስለጠበቁ እናመሰግናለን። እ፣ ምናምን አሁን check አድርጌ የሉት ነበረ ጉዳዩ እየታየሉት ነው። እዚህ አሁን OK።
በዚህ ሰዓት በዚህ ቀን ማለት አንችልም። እነሱ ጨ- በጨረሱ ጊዜ ያሳውቁናል፣ እ፣ መልሰን እናሳውቆታለን።
ጥሩ እሺ እሺ እሺ፣ እሺ በደውል እናመሰግናለን። መልካም ቀን።
አመሰግናለሁ። አሜን ሮላችን